ሄሎ
ጤና ይስጥልኝ አብሮ ይስጥልን። ሰላም ነው እንዴ ነው አለን አለን ሰላም ነው።
አለን አለን። ሰሞኑን game ተጫውቼ እዚህ አራት ቀን ውስጥ ምናምን ሶስት መቶ ብር ወደዛ ሄዶብኝ ነበረ።
ወዴት
እዚህ ወደ ቴሌ ማለት እዚህ ወ- ወደ አሳልፈህ ነው withdraw አዎ።
አድርገህ? እሺ አዎ።
አንዴ ጠብቀኝ ቆይ።
ጤና ይስጥልን። ቤስት ቤት እንዴት ነው የምረዳው
ዋ- ቴሌ እዚህ በዚህ እንትን ተጫውቼ game ወደዛ ገብቶብኝ ነበረ። በተላ- ወዴት?
ወደ ቴሌ ማለት የቴሌ ወስዶብኝ
game ተጫውተ ነው?
አዎ game ተጫውቼ አዎ፣ በዚህ አራት ቀን ውስጥ ያው ሶስት መቶ ብር ነው የወለድኩት።
እሺ check ላድርግ።
እሺ